ጤና ይስጥልኝ። የድረጋ ሰለሞኒት የሚባኮ ምልርደው
እሺ አሁን አሁን እኮ ደውልኩ ደውዬ ነበረ።
እሺ ደንበኛችን ስልክ ልስጦት ዜሮ ዘጠኝ ስልሳ ስምንት
ቆይ ቆይ ዜሮ ዘጠኝ ስልሳ ስምንት
ስልሳ ስምንት ሰማንያ ሰባት
ሰማንያ ሰባት ሰማንያ ሰባት ድጋሚ አዎ
እሺ ሰባ ዘጠኝ
ሰባ ዘጠኝ አመሰግናለሁ። በዚህ መጻፍ እችላለሁ።
በዚህ መጻፍ ይችላሉ። ይቅርታ ስሞትን ማልበል
ስሜ ይቆይ አይደለ?
እሺ መረጃውን ስኬት ነው ያገኙት?
መረጃውን ከማን- ከማን ራዲዮ ላይ መሰለሽ? ያው ረስቻለሁ። በነገራችን ላይ ከሬዲዮ ላይ ነው ያገኘሁት።
እሺ እሺ ደንበኛችን ሌላ ጥያቄ ያሉት?
ሌላ ጥያቄ የለኝም። ጥያቄውን በዚህ ልካለሁ። ያው ልትመልሱልኝ ትችላላችኋል።
አዎ እንችላለን። እሺ ስለደወሉ እናመሰግናለን።
እኔም አመሰግናለሁ።
እሺ መልካም ቀን።